hello ድጋሚ ጆይ ነበር የምደውልልዎት እሺ ደውል የት አካባቢ ነው የሚገኙት አሁን የት አካባቢ ነው የእርሶ ቤት አሁን ጀሞ አንደኛ በር
አንደኛ በር ልዩ ስም አለው ቦታው ቢርላ በርስ ይባላል። አይ አንደኛ በር በቃ ስቴዲየሙ ጀሞ ጀሞ ስታዲየም ፊት ለፊት ስቴዲየሙ ፊት ለፊት አ- አንደኛ በር ኳስ ሜዳ ፊት ለፊት ነው።
ችን አመሰግናለሁ መዝግቤ እልዎታለሁ